ጤና ይስጥልኝ ሁሉ ስፖርት ባኮም ልርዳው
እ ጨዋታ ስጫወት ያለፉትን አያርምልኝም።
የትናንት ጨዋታ ነው አ ይታረማል ይጠብቁ plus ደግሞ ሁሉ ስፖ- point ይሰጠኝና point ኡን ግን መጠቀም አልችልም።
point ኡን ለመጠቀም ሀምሳ መሙላት አለበት ስንት ነው point ኡ ያለ ሰላሳ ስድስት ለዛ ነው ሀምሳ መሙላት አለበት ሀምሳ ሲሞላ እንደ ቦነስ ያስመድብሃል ከአንድ ነጥብ አራት በላይ የሆነው odd ኦችን እየመረጥክ እንደዛ ነው።
አዎ
ኦኬ እሺ።
እሺ